ጤና ይስጥልኝ ቻፓ።
አቤት። online game ከቴሌ ብር ቻፓ ላይ ብር ልኬ ብሩ ይገባልኛል
እ deposit አድርገውልህ እ እ deposit ሲያደርጉ
አዎ ከቴሌ ብር deposit አድርጌ ወደ game ኡ ስልክ ኦንላይን መጫወት ገብቶልታል። ከቴሌ ብር መቁረጡን የሚያሳይ message ገብቷል። ከቴሌ ብር ገብ- ገብቶልኛል። ቴሌግራም ላይ ላክ ብላችሁኝ ቴሌግራም ላይ ቁጥሩ አልወጣ አለኝ። እናንተ
አይ at ቻፓ official ነው username ኡ ወይም ወይም ደግሞ ከፈለጉ አዎ።
በ SMS ም ይላኩት check እናደርጋለን።
በ SMS ምን ላይ ልላክ? በ- በ message ልላከው?
ዜሮ ዘጠኝ ስልሳው ቤት ላይ
አ ዜሮ ዘጠኝ ስልሳ አዎ ሰብ- ሰባ ሁለት አርባ ሁለት ሰባ ሁለት ቴሌግራም ላይ አልወጣ አለኝ። እስቲ ከእናንተ ጋር ወይ እኛ እውነት ስልክ ቁጥር ስለማያወጣ ይሄ የመስመሩ ስልክ ስለሆነ ስልክ ቁጥር ስለማያወጣ እሱን ማድረግ አንችልም። ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ግን ቴሌግራም አለው ወይም አቻፋ ኦፊሻል ነው ዩዘር ኔማችን እዛ ላይ ይላኩ። እሺ?
እሺ